ሚኒሊክ እኔ እንጃ ምን እንዳለኝ አላስታውስም። ማን እንደሆነ አላ- ግን አለ ልብ ብዬ አላየውም።
ስልክ ለማስመረጥ ብሩክ አቤት።
ብሩኬ እንትን ከእንትኑ ገዝተህ ነበራ ከሲስተር ሲያስከውን ኦርደር አ በቃ አልተሰራማ።
አ- አልተሰራም። አዎ።
በቃ ከስተመር በቱ እንፈልግም ስላለ ትተውጣ ካንስል ይሆናል። እሺ እሺ፣ እሺ።
ሳሚ